hello ሀሴት
hello ወይ ሀሴት ነኝ ሀሴት እንዴት ነሽ?
አለሁ እግዚአብሔር ይመስገን።
እሺ እ የሆነ customer ነበረ ኪዳነ ምሕረት ይላል እ እዚህ ጋር የተጻፈው ያነሱ ሰባ ሁለት ነው።
እሺ ንገረኝ order number ሩን ላስጠይቅልህ።
እሺ ዜሮ አራት ሰማንያ ስምንት
ዜሮ አራት ሰማንያ ስምንት በቃ እሺ ሲመልሱልኝ እኔ እልሃለሁ። አንተ ሂድለት። እሺ እሺ ቻው።